hello
hello
እንኳን ደረሳችሁ።
እንኳን አብሮ አደረሰን። እንዴት ናችሁ?
እግዚአብሔር ይመስገን። ዛሬ እኮ እናንተ እርፈታችሁ ነው አለ
እ
የእናንተ ዛሬ እርፈታችሁ ነው፣ ዝግ ነው። hello
እ ይቆራረጣል።
አይ ስልኩ እንደዚህ ነው የሚያደርገው። ማታም መይቶ እንደዚሁ ደውላ እምቢ ብሎኝ
አዎ እንዴ፣
እና ደህናችሁ ነው አላደራችሁ?
ደህና ነን። እንዴት ናችሁ? ዛሬ በዓል በዓል አይመስልማ።
ኧረ ኑሮ ገና አሁን ነው ቡና የምንቆላ። እስካሁን ድረስ ሁለት ቤት እናደርሱቱ
እ
ያው እንግዲህ ግን ትናንትናን በዓል በዓል መስሎን ነበር።
እም፣ ዛሬ ትንሽ ያው ቀዝቀዝ ይላል።
አዎ ትላንትና አዋዜው ምኑ ምኑ ስንሯሯጥ በዓሉ ሆነ። ዛሬም ያው ነገ ሆኖ ሶስት ቀን ልናደርገው ነው።
አ
እና እንዴት ናችኋል? በመላሱም እና እንዴት ነው?
እ ሰላም አደራችሁ? hello አይሰማም? አይሰማም?
ይቆራረጣል። አ ሄሎ